ነጃ
ኤፍሬም ነኝ ከአርባ ምንጭ።
እሺ ኤፍሬም እንዴት ነው? ሰላም ነው?
ሰላም ይመስገን።
ይህ ቺቆ ይሄ የመታረሙ ጉዳይ እንዴት ሆነ? አላለቀም?
የምኑ ጉዳይ?
ይሄ የስፖርት ፒኬት ላይ አንዳንድ ሳይታረም የሚቀሩ ጨዋታዎች አሉ።
ኦኬ እንኮ አትልክልን
አ- እስቲ ጌቶችን ቪዲዮ- ላክልን ነው ወይ ካሸር ኮዶውን ማለት ነው እኛ እናርምልሃለን እዚህ አዎ፣ እስ- በዚህ- አሁንም እንደዛ ያስደረግኩ ነው፣ ግን customer ኦች ውሃ ሙሉ ለሙሉ እንዲለቅ ነው የሚለቀው ራሱ በራሱ አዎ፣ ራሱ በራሱ በፊት አሁን እንደዛ ነበርና በኋላ ነው እቺ አሁን update ከሆነች በኋላ እቺ ካሾር ከወደ ከተለቀቀች በኋላ ነው already መሰለኝ ተበላሸው እና customer ኦች በጣም የተናደዱብን ያለው እንዳለ ከመጀመሪያውም ትንሽ የመቀነስ probability ም እያየን ስለሆነ እሺ እቺ ነገር ሸፍረም የእኛም ጥያቄ ነው እየተስተካከለ ነው እሺ system ኡ ሙሉ ለሙሉ ሲጨርስ እንደዛ ይደረጋል automatically እንደ በፊቱ ራሱ ያርመዋል እኛም አዎ፣ እንደዛ እንትን ያ- ሪፖርት ያደረግን ስለሆነ ይስተካከላል እሺ
እሺ፣ ያው እናንተም እሷ ላይ ትንሽ ጫን አድርጉና እሺ እሺ እሺ እሺ ኤፍሬም መልካም ቀን ይሁንልህ እሺ ለእናንተ አሜን።